ለንደን ኪትዩብ ነው።
ስልጠና መውሰድ ፈልጌ ነበር።
ይቻላል። ስሞትም አልበል
ወይን እሸት። ክፍያው ስንት እንደሆነ ማወቅ እችላለሁ?
ወይን እሸት ማን ልበል?
ጸጌ
ጸጌ። ከየት አካባቢ ነበር የደወሉልን?
ሾላ አካባቢ መገናኛ
እሺ፣ ስልክዎትን ይሰጡኛል?
ዜሮ ዘጠኝ ስልሳ አራት
እሺ፣ ስልሳ
እሺ።
ሀምሳ ስድስት ሀምሳ ዘጠኝ ሀምሳ ስድስት ሀምሳ ዘጠኝ
እሺ። ማስታወቂያውን ከየት አዩት?
ዩቲዩብ ላይ
እሺ። ባካለው በኦንላይን መማር የፈለጉት?
በአካል
እሺ። ኮ- ስልጠና የሚወስድ የሶስት ወር ኮርስ ነው።
አዎ በሳምንት ሶ- በሳምንት ሶስት ቀን ሀያት ተስፎ ሲኒማ በሚገኘው አዳራሻችን ከአስራ አንድ ተኩል እስከ አንድ ተኩል class ኡ ይኖረናል። አስራ አምስት ቀኑን ደግሞ assignment የሚሰሩበት ነው። በተማሩት መሰረት አንድ ወሯን ደግሞ የመመረቂያ final ቪዲዮ ይሰራሉ። class ኡን ይመስላል። ለአንድ credit hour የምናስከፍለው ክፍያ ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ።
መቼ ሊመዘገቡ አሰቡ?
አንዴ ቤት ላውራቸውና ልንገርሽ እሺ እስከ የካቲት 25 ለሚመዘገቡ ተማሪዎች የመጨረሻ የዩቲዩብ ስልጠና ስለሆነ discount ተደርጓል። ይሄም ማለት 500 ብር ነው። በ credit hour 10 ሺህ ብር ማለት ነው።
እሺ።
ለሶስት ወር ነው የምናስከፍለው። ሌላ ተጨማሪ ምንም አይነት ክፍያ ከዚህ በኋላ አይጠየቅም።
እሺ፣ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ።
እሺ